Leila.
ሌላው አቤት
ሰማንያ አራት ዜሮ አንድ ሰማንያ አራት ዜሮ አንድ ሰማንያ አራት አስር
ዜሮ አንድ ሰማንያ አራት አስር ኧረ የዝናብ አስገቡልኝ ነው ቀረ የዝናቡ እየጣለኝ የለም ጠፍቷል ጠፍቷል መቼ ጣ እኔ ሳይጠፋ ነው ያስ ጠፍቷል የዝናቡ እኔ ሳይጠፋ ነው ያስጣ እና ደግሞ ማለት ነው ሰማንያ አራት አስሩ ማለት ነው ይሄ ራንክ ሴት የሚሄደው ልክ ነው የዝናቡ ተጨምሮ በአምስት ነው የቆጠረልህ ልክ ነው ያኛው ነው ያኛው ሶስት ያኛው ባለ ነው አስር ጨመርኩልህ ከአምስት ነው
እኮ አለም ስልሳ አንድ የሆነ እሱ እ
ስልሳ አምስት እኮ ነው የሆነ እሱ ኧረ ሀምሳ አምስት ነው እዩ ገብተሽ አሁን በቃ ሀምሳ አምስት ነሽ ዜሮ አንዱ ማለት ነው እ እ እ ሀምሳ አምስት ነው ያለው እሺ እሺ እሺ ይቅርታ እሺ